ጤና ይስጥልኝ ማለት የባኮም ልርዳዎች
ሮሙስ ላይ ሁለት መቶ ብር deposit አድርጌ ነበረ እሺ አልመጣም።
ከምን account ኦች ላይ ነበር የተቀነሰው ብሩ?
ከቴሌ ብር
እሺ ዛሬ ነው የሞከሩት?
አዎ አሁን አካባቢ ነው transaction failed
ብሩ ግን ተቀንሷል። እሺ አዎ ቴሌ ብር የሚጠቀሙበት ነው።
ዜሮ ዘጠኝ ሀያ ስምንት ሀያ ስምንት
ስልሳ ስምንት ስልሳ ስምንት ሀምሳ ስምንት ሀምሳ ስምንት ዘጠና ዘጠኝ ዘጠና ዘጠኝ እሺ ስም ይንገሩኝ። ቴሌ ብሩ ላይ የተመዘገበበትን።
አለሙ መድህን
አለሙ መድህን።
አዎ
እሺ ለምኛ ቻት የሰጡን ማድረጊያ መረጃ አዎ
ምን አይ አሉኝ?
chat ቢኖራችሁ screenshot ኡን ወይም transaction number ኡን ልክልሽ ነበር ብዬ አዎ እሺ አሁን የቴሌግራም ቁጥራችንን ልስጦትና እዛ ላይ screenshot ይልኩልናል።
እሺ እሺ ቁጥሩን የያዙት
thank you ዜሮ ዘጠኝ